ቀን ያስገኝለታል ይቀኝበትን ያስገኝለታል ቁጥር
ሮስት በፌስቡክ ላይ አይቼ ነው ስልኩ እሱ ቀላል
ምንድን ነው ፕሮሰሱ?
እስቲ እ፣ እኛ የምንሰጠውን አገልግሎት ነው ማወቅ የፈለጉት።
አዎ እሺ እኛ የምንሰጠው አገልግሎት ወደ ወደ ተለያዩ ሀገራት የጉዞ መረጃዎችን እንሰጥዎታለን።
አዎ የትኬት ዋጋዎችን፣ እ፣ የሚያስፈልጉትን የባንክ ሂሳብ እንዲሁም የ- የኤምባሲ አድራሻዎችን እ፣ አዎ።
ማሟላት ያለቦትን document ኦች እንነግሮታለን። ይህንን ነው አገልግሎት ነው የምንሰጠው ደንበኛ